ጤና ይስጥልን። ቤት ቤት ቤቴ ነው የምንወደው።
ቤት የአሁኑ ልጅ ነኝ። አንዷ ሜዳ ተደልታ ነበር
እኮ ቴሌብር ደውልላቸዋ ደውልላቸውና አዎ ይልኩልሃል።
ግን ከነዛ ከእነሱ ላይ ራሱ እንትኑ አይኖራቸውም።
ምኑ ትራንዛክሽን ከነማ
ትራንዛክሽን ከቻፓዎች ኖ አይ አይኖራቸውም። እኛ ነን የምንልክላቸው መሴጅ እኔ እኮ የቴሌብሯ text ነው የጠፋችብኝ።
እኮ ቴሌብር ደውልላቸውና ተቀናሽ የሆነበትን message እነሱ ጋር ስለሚኖር ስለጠፋብኝ ነው ላኩልኝ በላቸው።
በሁለት መቶ ብር እኮ የስምንት መቶ ብር ካርድ ተበላሁ። እናቴ ወዲህ ገና እበላለሁ ኑሮዬን